hello ታደለ ሌሊ hello hello hello አቤት እሺ ደውለህ ነበር።
አቤት hello ታደለ አቤት ከቤት ቤት ነው የምደውለው።
አ እሺ እሺ እሺ እንትን ነበር ቅድም ተደርጎላን ነበረ መቶ ብርና አምሳ ብሩ አ እኮ እሱን ኮድ ማለት ነው ኮዱን አ።
ትሰጠዋለህ መስጠት አለበት አንተ ኮዱን አሀ ለእነሱ ልታቸው አዎ፣ ሰተህ እሱ ሲያስገባው ነው deposit እንትን balanced የሚሆነው ወይኔ በእናትህ ኮዱን አገኛለሁ ብለሻል
እ፣ ፈልገው እስቲ እ እ፣ ወይ እሺ ልፈልገው እስቲ የመቶ ብሩን ንገሪኝ እ?
አዎ እሺ አልገባሁበትም ገና እሺ ጠብቀኝ እሺ እሺ እሺ ውዴ
እሱን መስጠት አለብኝ እሱን በማን ሰጠው እሱ እሱን ሲያስገባው ነው ነው ባላንስ ቅድም የሚሆነው ሰጠሁት?
አዎ በ- ለሌላ ጊዜ በቃ እንደዚህ ታደርጋለህ እሺ ለአሁኑ ልፈልግልህ ቴክስት አድርግልኛለች እ?
text አድርግልኛለች
እሺ አዎ copy paste አድርጌ አደርግልሃለሁ ማን ነው የሚለው ቴሌግራም ላይ እ ቴሌግራም ላይ ማን ነው የሚለው ታደለ ታደለ ነገሌ ታደለ እሺ በቃ ችግር የለውም እሺ አ- ዝጋው በቃ አምሳ ብሩ አ፣ ገብቶልኛል አለ አሁን ልክ በቃ እሺ ይለች ችግር የለውም ያንን ግን እንደዚህ approve ሲደረግልህ እሱን ትሰጠውና እ፣ በቃ እሱ መቶ deposit ብሩ ያደረገው ምን ነው አይ የሚለው።
ምናምን ነበር በእናትህ እ?
አይ ምናምን የሚለው ስለ የመቶ ብሩ አዎ ችግር የለውም እንትን ነው መደረ መሳሳት ስለሌለበት copy paste ነው ማድረግ ያለብህ እሱን እልክልሃለሁ በቃ ታደለ እሺ።
ነገር ነው አ፣ ማን ላይ ነበር ላክልኝ።
ያልከኝ የነበረው ምኑ የሚገባው ታ- ታደለ ነገሌ መሰረት ላይ ነው ያልከኝ አ፣
በቃ እሺ አግኝቻለሁ ችግር የለውም እልክልሃለሁ ላኪልኝ እሺ፣ እሺ፣ አመሰግናለሁ።
እሺ እናመሰግናለን